ራሴ ኢትዮጵያ ጥሪ
ጤናስትን እንትን የሀገር ውስጥ በረራ እ ዋጋ
ለማወቅ እሺ። ለመቼ ነበር የፈለጉት? ወዴት ነው?
እ ሐምሌ አንድ እ ወደ ድሬዳዋ
ሐምሌ አንድ ወደ ድሬዳዋ።
አዎ እሺ፣ አንዴ ጠብቁኝ።
እሺ
መሄጃ ብቻ ነው የፈለጉት?
እ መሄጃ ብቻ ነው የፈለጉት?
አይ ደርሶ መልስ ደርሰው መልስ። እሺ፣ መሄጃ መምጫም። ስለዚህ የሚመለሱት መቼ ነው?
እም፣ በአስራ አምስት እ በአስራ አምስት ወይ በአስራ አራት አስራ አምስት ሊሆን ይችላል። እሺ እሺ አጠቃላይ ዋጋ ለመሄጃ እና መመለሻ ሰባት ሺህ አራት መቶ ሰላሳ ሶስት ብር ስንት ሰባት ሺህ አራት መቶ ሰላሳ ሶስት ብር
እዛው ሆቴል ማስያዝ ይቻላል?
ምን አሉኝ?
ሆቴል እዛው ነው የሚያስይዙት እሱ።
እዛው እ ያስይዘናል እ እስከነ ሆቴሉ ነው ወይስ እ አይ ይሄ የትራንስፖርት service ብቻ ነው።
የትራንስፖርት አዎ ሰባት ሺህ አራት መቶ ሰላሳ ሶስት የሀገር ውስጥ እ እንትን እ ፓስፖርት አያስፈልግማ?
አያስፈልግም። መታወቂያ ብቻ ካሉት በቂ ነው
እሺ እዛ- ማለት ነው። ተጨማሪ ሌላ እርዳታ ነገር አለ አይ እደውላለሁ።
ማለት ነው። ስለደወልን ስልክ አለ መልካም
እሺ